ሙሉ ጤና ይስጥልኝ። ቤት
ካሸር ኮድ ይልኝ ይሄታለ እሺ፣ እሺ ንገረኝ።
አስራ ሁለት እሺ፣ አስራ ሁለት
ሰማንያ ሰማንያ ሶስት ሄሎ፣
አቤት አቤት እሺ፣ አስራ ሶስት
ሰማንያ ሶስት እሺ፣ ስንት አልከኝ? ድምጽ ይቆራረጣል አባቴ።
አስራ ሁለት ሰማንያ ሶስት ሀያ ሶስት ሀምሳ ሶስት ሀያ ሶስት ሀምሳ ሶስት
ሀያ ሶስት እሺ፣
ሀምሳ ሶስት መጨረሻ
እንዲታረምልህ ፈልገህ ነው ጨዋታ
አ የመጀመሪያ አንድ ጨዋታ የጀመረ ነበር ነው የታረማኝ ታርሟል። እሺ፣ እ ታርሟል። አሁን
አረንጓዴ ነው አዎ፣ እሺ እሺ፣ መልካም ምሽት